ሰላም ጤና ይስጥልኝ። ችብችብ እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን።
location map ላይ ትክክል እንትን እያለ አይደለም፣ ግን specific ኡን ያሳያል እና ጃሞሌትንን ግን ኮልፌ ምን ይላል? እስኪ check አድርግልኝ ማ እስኪ ስልክዎትን ይንገሩኛል።
አስራ አንድ አስራ አንድ ሀምሳ አንድ ሀምሳ ሁለት ሰባ ወይ ቆሽ ጠብቂኝ።
ጋዲሴ ነው።
አዎ እሺ አንዴ ጠብቁኝ። ይቅርታ
እያዘዝኩ ነበር አልጨረስኩም፣ ግን location ኡ እህ።
ትክክል አይደለም። እዛ ነው።
okay። እሺ ባለፈውም ችግር እንደዛ ሆኖ ነበረ፣ ግን መቶ ነበረ ባለፈው። አሁን ግን ኮልፌ ብሎ ነው ገባ። ታውቃለሽ አሁን ደግሞ የዛ- መገናኛ- እ?
የዛኔው ምን ነበር የሚለው?
እንትን ኮልፌ ኮልፌ ነበር የሚለው። okay አ
እሺ ይቅርታ፣ ወይ መልሼ ደውሎት connection stuck አድርጎብኝ ነው።
ችግር የለም። እሺ አደራሽ እንትን ችግር እንዳይል።
የለም እደውልልዎታለሁ። አንዴ እሺ እሺ